ጤና ይስጥልን። ዋሽንግተን ህክምና ማዕከል እንዴት ነሽ?
እግዚአብሔር ይመስገን።
እንትን መረጃ ለመጠየቅ ነበር።
እሺ እ፣ የእርግዝና መከላከያ ይሄ ክንድ ላይ የሚደረገው እ?
እናንተ ጋር መጥቼ ማድረግ እችላለሁ?
እስኪ የእርግዝና መከላከያ ክንድ ላይ የሚደረገው
ላይ ላይ ሰላሳ ስምንት ቁጥር hello፣ እ፣ ይቅርታ።
okay።
እሺ reception ስልክ ልስጥሽ።
እሺ
ዜሮ ዘጠኝ ሰማንያ ስምንት እ፣ ሰላሳ ሶስት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ አመሰግናለሁ።
ችግር የለም።